hello
አሎ ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ቴሌዌን ነው።
በዚህ እንትን በደንበኝነት ባለማወቅ ተመዝግቤ ነበር።
እሺ
አ፣ እሱን እንድትዘጉልኝ ፈልጋለሁ።
እሺ፣ አንድ የመስመር ላይ ጠብቁኝና ይጠብቁኝ። አንዴ ዜሮ ዘጠኝ ዜሮ አምስት
ምን እንደ የምን እንደሆነ አላውቅም።
አንዴ መስ- መስመር ላይ ጠብቁኝና አቋርጬለታለሁ። ይኸው ተቋርጧል።
ነው ተቋ- አቋርጬለታለሁ።
እሺ
እሺ